ቴኔስትልኝ ኪስበር አሜሪካ ሰላም ጤና ይስጥልኝ።
ትኩረት ከነቀምት አዲስ አበባ ይኖራል?
ምን አሉኝ ደንበኞች?
ከነቀምት አዲስ አበባ ከነቀምት አዲስ አበባ እስኪ ለስንት ነው የፈለጉት?
ለነገ ይኖራል?
ድምፆ ትልቋል አይሰማም።
ለነገ ለነገ ለነገ
አዎ፣ ይቻላል።
እሺ፣ እሺ፣ አይ- አይሎታል። ከነቀምት አዲስ አበባ ነው ያሉኝ አይደል?
አዎ፣ ከነቀምት አዲስ አበባ
ደርሶ መልስ ነው ወይስ መሄጃ ብቻ ነው የሚፈልጉት።
አ
ምን አሉኝ?
ሄሎ ሄሎ ሄሎ፣ ደርሶ መልስ ነው ወይስ መሄጃ ብቻ ነው የሚፈልጉት።
አ
ደርሶ መሄጃ መሄጃ ሚዲያ ብቻ መሄጃ ብቻ አዎ እሺ። ለአንድ ሰው ነው ደንበኞች?
ለአንድ ሰው
እሺ፣ ነገ ቆይ አንድ ጊዜ
እሺ። ከነገ በኋላ መች ነው ያለው?
ቆይ የነገው ሊሉትና እነግሮታለሁ።
እሺ
እሺ ነገ አንድ በረራ ነው ያለው ደንበኛችን።
አ ነገ አንድ በረራ አለ?
አዎ ሰባት ሰዓት ከአምስት የሚነሳ ስምንት ሰዓት ተኩል የሚደርስ አ አንድ ሰዓት ከአምስት የሚፈጅ በረራ አለ። አራት ሺህ ዘጠና ሦስት ብር ነው ዋጋው።
አራት ሺህ ዘጠና ሦስት አዎ
እሺ ለምንድን ነው የጨመረው? በሶስት ሺህ እኮ ነው የመጣሁት።
ምን አሉኝ?
ስመጣ በሶስት ሺህ ነበር። ለምንድን ነው የጨመረው?
እ እንዲህ አይነት ነገር ይኸውልዎት፣ አንደኛ ቀኑ በጨመረ ቁጥር ዋጋ ይጨምራል። ሁለተኛ ደግሞ እ ቦታው በተገዛ ቁጥር ቦታው እየ- እየሞላ በሄደ ቁጥር ዋጋ ይጨምራል። ያ ቦ- ት- ትኬቱ ገዢ ካለው ዋጋው ይጨምራል። ይሄ የ- አሰራሩ ነው።
እሺ በቃ እሺ። እ ክፍያው እንደባለፈው ይቻላል ኦንላይን።
አዎ እንደባለፈው ይቻላል።
እሺ እሺ ከከፈልኩ በቃ አሳውቃለሁ።
እሺ book ላድርግሎት
እ book ላድርግሎት ወይስ መልሰው ይደውሉ?
ቆይ ደውላለሁ ደውላለሁ። አማካኝ ተማከለ እሺ መልሰው ይደውሉልን።
እሺ እሺ ደውሉልን። እናመሰግናለን። መልካም ምሽት።
እሺ አመሰግናለሁ።